ሄሎ
ሄሎ ሰላም ከችብችብ ነበር ምደውልዎት።
OK እሺ እ ይቅርታ ችብችብን እየተጠቀሙ ነው አሁን?
አዎ
እሺ አንዳንድ ጊዜ fail ያደርግብዎታል እና እ በምክንያት ነበር fail የሚያደርገው? ሰው እያጡ ነው ወይስ እ system ኡ እያስቸገሩት ነው?
እ ተሳስቼ ስልኬን ድረስ አስገባው እንዴ ራሴ ነኝ እኮ እ
እ እንትን ነው እ ስልኬ እዛ list ውስጥ ገብቶ ነው
ኦ ኪራ ነህ እንዴ? እና እንደ customer እንዲህ እንዲህ ሆኖብኝ አትለኝም?
እኮ እኔ እኮ እኮ መጥቼ ልንገርሽ ብዬ ነው።
ኪራ